ሄሎ hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውሎት።
እሺ ቺፕቺፕ ላይ ጠፍተዋል እና ምን ተፈጥሮ ነው ምን ያልተመቾት ነገር አለ የሚለውን ማወቅ ፈልገን ነበር። ይቅርታ
እ ቺፕቺፕ እ ምንድን ነው ያስጠፋኝ? ምንድን ነው? ኧረ ምንም የለም። ዝም ብዬ ነው ዝም ብዬ ነው የጠፋሁት።
personal እመለሳለሁ OK።
እመለሳለሁ።
አይጥፉ። እሺ የሰው ብዛቱም ተስተካክሏል። quality ላይም በደንብ እየሰራንበት ነው አዎ እየተስተካከለ በደንብ እሱ ላይማ በደንብ ስሩ።
አዎ OK።
ይሄ ደግሞ ይህን እያሉ አያምጡ፣ አንድ ላይ ያምጡ ሁሉንም ምናምን።
ሁሉም item ኦች በጣም በአንድ እንደዛ ላይ እንትን የሚመጡ ይላሉ። አዎ
ሰው እና ለሰው ነው።
ምክንያት በ personal case ነው ማለት ነው።
አዎ አዎ።
በቃ እሺ ተስተካክለው ነገር ይመጣል።
እሺ እሺ እሺ መልካም መልካም ቀን